ጤና ይስጥልኝ አሪፍ ቤት አምሬ ነው ኮምፒውተር ዶ ጤና ይስጥልኝ ብር እስካሁን አልመለስኩም።
አልገባለሁትም።
አዎ
ጃምቦ ቤትን አናግረዋል። ጃምቦ ቤትን አናግረዋል።
አ?
ደንበኞች ጃምቦ ቤትን አናግረዋል።
አይ አይናገርም። እነሱ ስልክ እኔ አላውቅም።
የጃምቦ ቤት wallet ኦትን check አድርገው አልገባለሁትም። ጃምቦ ቤት ላይ ያሉትን ብር ቼክ አድርገዋል።
አዎ check አድርጓል፣ ግን ዜሮ ዜሮ ነው ይሰው አልገባም። ስለዚህ ጃምቦ ቤትን ደውለው ማናገር አለቦት። እኛ ተመላሽ አድርገነዋል ወደ ጃምቦ ቤት። ስለዚህ ጃምቦ ቤቶች active ማድረግ ስላለባቸው እነሱን ያናግሩ።
እነሱ ስልክ እናንተ የለም።
እኛ ጋር አይገኝም። website ኣቸው ላይ check ያድርጉትና ያናግሯቸው።
እሺ እሺ፣ እናመሰግናለን። መልካም ቀን።